ስንት ነው የሚንጫጫው? አዎ አስር ከሰራ ወይም
ሄሎ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ከቺፕቺፕ ነበር የምደውልሎት እ ከቺፕቺፕ ነበር የምደውልሎት።
እሺ ቺፕቺፕን እየተጠቀሙ ነው?
እ ቺፕ እየተጠቀሙ ነው?
ምንድን ነው ቺፕ ቺፕ
ቺፕቺፕ ላይ የአስቤዛ order እያደረጉ ነው? order አያውቁም? ቺፕቺፕ እ
ወይዘሮ ብርቱካን ነው አይደለ?
አዎ ነኝ እኮ ቺፕቺፕን እየተጠቀሙ ነው።
እሺ አዎ
hello አንዳንድ